አደራ መቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር አለሁን በቀረኝ እድሜ አደራሽን ማርያም አደራ እመቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር አለሁን በቀረኝ ዕድሜ ልኖር ክርስትናን ማውራት የብቃኝና ወደፊት ልራመድ አንቺ አበርችኝና በፀሐይሽ ብርሃን በመቅረዝሽ ፋና ይቃና መንገዴ የእምነቴ ጎዳና አደራሽን ማርያም አደራ እመቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር ልኖር በቀረኝ ዕድሜ ከቀራንዮ መልስ ሆነሽኛል ተስፋ ልጅሽ ሆኜ ልኖር ከደጅሽ ሳልጠፋ ከአንቺ ወጥቶ መራብ አይሁን በሕይወቴ ከቅፍሽ አታውጭኝ ድንግል እመቤቴ አደራሽን ማርያም አደራ እመቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር አለሁን በቀረኝ ዕድሜ ልታወቅ በስምሽ በዓለም ተረስቼ በሰገነት ላውራሽ ለክብርሽ ቀንቼ ማይረጌ ነሽና በድል ሰብክሻለው በማይፀንሽ ፍሬ ከሞት ወጥቻለው አደራሽን ማርያም አደራ እመቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር አለሁን በቀረኝ ዕድሜ በጎስቋላው ልቤ በክብር ተጻፊ የስቃዬን ባህር በምልጃሽ ቅዘፊ ወደ አንቺ ላንጋጥጥ ሐዘኔ እንዲጠፋ ቀስተ ደመናዬን የመዳኔ ተስፋ አደራሽን ማርያም አደራ እመቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር ልኖር በቀረኝ ዕድሜ ልኖር ክርስትናን ማውራት የብቃኝና ወደፊት ልራመድ አንቺ አበርችኝና በፀሐዩ መውጫ በመቅረዝሽ ፋና ቃና መንገዴ የእምነቴ ጎዳና አደራሽን ማርያም አደራ በቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር ልኖር በቀረኝ እድሜ አደራሽን ማርያም አደራ እመቤቴ የመስቀሉን ፍቅር ሳዩ በሕይወቴ ይፋቅ በጣቶችሽ የጥፋቱ ስሜ ከአንቺ ጋር ልሁን